ነኝ።
ከድር ነኝ። አሁን ወደ ከእንትን ከማን ነው ከሚኪያስ hello
ሀሴት ነሻ?
እ ከምነኝ
እሺ ሰላም። እንትን ለሀሴት ነግሬያት ነበር። አሁን ከሚኪያስ customer እንትን ማለት ምግብ ቤቱ ተዘግቷል ብዬ
ሚኪ ሚኪስ በርገር።
አ አ እሺ
አይ ማለት መልስ እየጠበኩኝ ነበር phone ስላልደወሉልኝ።
okay እም፣ ሚኪስ cancel ነው እ ሀሴት ላንቺ ነግሬያት ነበር። okay cancel እንዲሆንልክ ነው አባ?
አይ እኔማ ማለት ምግብ ቤቱ ዝግ ነው። cancel ይሆናል ወይስ ምንድን ነው?
አዎ cancel ነው የሚሆነው። ከድር ነህ አይደለ?
አ ከድር ነኝ።
አዎ በቃ cancel ነው የሚሆነው። እሺ እሺ እሺ እሺ አባ